አሪፍ ፖስ በሁሉም ደረጃ ያሉ ከትንሽ እስከ ትልቅ የቢዝነሶችን ፍላጎት የሚያሟላ የክፍያ መቀበያ አማራጭ ነው። አሪፍ ፖስ አድማሱን በማስፋት የክፍያ ፍላጎቶችን የሚያሟላ ለአጠቃቀም ምቹ፣ ዘመናዊ የሆነ እንዲሁም በቀላሉ ሁሉንም የክፍያ አማራጮችን መቀበል የሚያስችል ክፍያ መቀበያ ማሽን ነው። ዘመናዊ የሆነው POS ማሽናችን ከካርድ ክፍያ በተጨማሪ ከታዋቂ ሀገር ውስጥ የሞባይል wallet ኦችን ክፍያ መቀበል ያስችላል። እንደገና ለማዳመጥ ዘጠኝን ይጫኑ። ወደ ዋናው መውጫ ለመመለስ የኮከብ ምልክቱን ይጫኑ።